hello ጤና ይስጥልን ቤስት ቤት hello ሰላም ነው።
ጤና ይስጥልን ቤስት ቤት ሰላም ነው።
እንትኑን ልነገር ቁጥሩን
እሺ ምንድን ነው የሆነባባው?
የሆነ እንትን ነበረ payment ነበረ።
እሺ
ሄሎ እየሰማሁ ነው እየሰማሁ ነው። እሺ ንገረኝ።
transfer አድርገን ነበረ።
እሺ ከዛ እስካሁን ወደ ሁለት ቀን ምናምን ነው እኛ ጋር account ላይ አልገባም።
deposit ነው
እንትን withdrawal ነው እሺ ስልክህን ንገረኝ። ዜሮ ዘጠኝ ቤስት ቤት ስልክህን ስልክ ይሄ ነው
እ?
አስራ ዜሮ ዘጠኝ አስራ ስድስት ብሉ ማርያም ዜሮ ዘጠኝ ዜሮ ዘጠኝ ዜሮ አስራ ስድስት አስራ ስድስት ስልሳ ሶስት
ዜሮ ዘጠኝ አስራ ስድስት ስልሳ ስልሳ ሶስት ነው ስልሳ ሶስት እሺ ዜሮ ዘጠኝ አስራ ስድስት ስልሳ ሶስት ዘጠና አራት ዜሮ ሁለት
ዘጠና አራት ዜሮ ሁለት አዎ
እሺ መቼ ነበር አባ
ትላንት ወዳ ነው ትላንት ወዳ ማታ ተጫውቼ ማለት ነው እ።
ቀኑ በፈረንጅ ልንገርህ ቀኑን አዎ፣ በሶስት ማለት ነው ኤኑ አራት አራት አስር አራት አስር ነው በፈረንጅ ማለት ነው
ከትናንት ወዲያ ነው።
አራት አስር ሁለት ሺህ ሀያ ሶስት እሺ እሺ ሰዓቱ ደግሞ ሀያ አንድ ሰዓቱ ደግሞ ሀያ አንድ ሀያ ስምንት ደቂቃ ሰላሳ አምስት ሴኮንድ ነው በላይ ነው።
እሺ አንድ ትንሽ ጠብቀኝ። ስንት ብር ነው?
ሰላሳ አምስት ሺህ ሰላሳ አምስት ሺህ ብር
ሰላሳ አምስት ሺህ አዎ ሰላሳ አምስት ሺህ ብር
በኋላ እቆያለሁ ትንሽ ማርያም። ቢል ቢል ቢል። ሰላሳ አምስት ሺህ አዎ
በአራት ነው
አዎ በአራት ነው
አራት አንተ ጋር ምንድን ነው የሚያሳየው? pending ነው የሚለው
ኮንፈርም ሆኖ ኮንፊርም ኮንፈርም ሆኖ ቀራ ኮንፎርም ብሎ
ይላል። አንተ ጋር እንደዛ አዎ confirm ይላል ቴሌብር ላይ ነው ያሳለፉ account ወደ ቴሌብር ነው ያሳለፍኩት
እሺ፣ እስቲ ቆይ፣ እሺ። አግኝቼዋለሁ። እሺ፣ አንዴ ትንሽ ታገሰኝ። እሺ፣
እ አግኝቼዋለሁ። ትንሽ ታገሰኝ።
ኦንላይን ነው ነው Ja. Må du gå hånden?
ሞለ ስለሆነ ይህ ጉዳይ ላይ ተናገረ
Ja.
ያኔ እንደ ደግሞ ተቆለንት ያ እንዴ ብለ ተናገረ ያኔ አብቲ ብሩ
Eller
እሱ ያረብሉ ብል ይዣለሁ ምሳ ማርያም ማርያም ማርያም። እሺ ቀልድ ያለው እ ትንሽ ቤት ይገባላል። እሺ አፕሩቭ አድርግ ይላል። ሄላ
ሄሎ በቃ ገብቶ ላል አሁን ቼክ አድርገው። እሺ ሄሎ Eller eller.
ቼክ አድርገው ገብቶልሃል አሁን።
Ikke, ikke.
እሺ ረዲ ምስ
Nei, ikke sånn. Det er hvordan han vil.
ኦይ Mm.
አስቱ Mm.